ጤና ይስጥልኝ ሰላም ነው? እግዚአብሔር ይመስገን። እንትን ዛሬ ትናንትና order አድርገን ነበረ ሽንኩርትና መቼ እንደሚመጣ ለማወቅ ፈልገን ነበር።
እ፣ ትናንትና ነው complete የሆነው።
ትናንትና ነው አዎ፣ ጠዋት አካባቢ ላይ እኮ ደርሶታል።
ምኑ ኮድ አልደረሶትም፣ አልተላከሎትም። complete እ፣ ሲሆን
okay ዛሬ አንሰራም የሚል በሁለት ምናምን የሚል
አይ የምሉት አሁን ትናንትና complete ሆኖሎታል አይደለ? order ኡ complete ሆኗል። አዎ።
ኮድ አልደረሶትም፣ ከ- አልተላከሎትም።
በምንድን ነው በዛው አዎ text አልገባሎትም።
እኔ ጋር አልገባም። ምናልባት የቡድን እሺ።
መሪዋ ገብቶ ከሆነ እ፣ check አድርጌ okay።
ስለደረስ create ያደረጉት አዎ okay።
ከእሷ እሺ፣ ጋር ነው።
ስልክ ቁጥሯን ይንገሩኝ።
ዜሮ ዘጠኝ እሺ፣ አስራ ሶስት እሺ፣ ሀያ ሶስት እሺ።
ሀያ ሁለት ዜሮ ስምንት
ሂሩት ፋንታሁን ነው አይደል?
አዎ ዜሮ ሰባት አዎ።
እ፣ ወጥቷል። driver ይዞታል። እንገሩት። የ driver ስልክ ይደውልለታል።
አዎ ስልክ እሺ፣ ዜሮ ዘጠኝ ሀምሳ አንድ
ዜሮ ዘጠኝ ሀምሳ አንድ ሰማንያ ዘጠኝ ሰማንያ ዘጠኝ አርባ ስምንት አርባ ስምንት ሰማንያ ሰማንያ ማቲያስ ልደውልለት።
ይባላል። አሁን ዛሬ ነው ይደውልለታል።
የሚያመጣልን አይደል?
አዎ ይዞት ወጥቷል። እሺ እናመሰግናለን። መልካም ቀን።